hello
አሎ hello፣ ሰላም ጤና ይስጥልን። ቴሌቪ
ጥያቄና መልስ ፈልጌ ነበር።
እሺ፣
እ ጥያቄው ምን ነበር?
ጥያቄና መልስ ሲጫወቱ ነበር
አዎ አዎ
እና ምን ሆነቦት ነው?
እ ምን ሆነ? ምን ገባሉት?
ማለት ተጫውቼው ነበር ማለት ነው።
እኮ እንደ ድል ሽልማቱ እንደ ድሎት ነው። ጥያቄውን አስሩንም በተከታታይ መለስ መመለስ አለቦት።
አዎ እ ግማሽ መልሼ ነበር።
አ- ሁሉንም በተከታታይ ካልተመለሰ አሁን ዘጠኝ መልሰው አንድ ራሱ ቢቀር X አዎ።
ቢሆን ወይ ሰዓት ቢያልቅቦት ወደ ኋላ ይመልሶታል።
ነው አዎ ደጋግሞ ይጫወት ይሞክሩ ድሎት።
አዎ። እሺ እሺ እሺ